Hello. Hello ሄሎ ሀይሚ ወዬ ተሻለሽ ከተኛሽ ብዬ ነው እኮ ዝም ያልኩሽ።
አዎ የሚገርምሽ አልተኛሁኝም።
እ ምች ብላንቱንም ጠጥቼ ምንም አፌ ምንም ምንም ለውጥ የለውም።
እውነት ምን ላርግበት?
በቃ በልተሽ አትውጪ አንቺ። ትልቁ ነገር እንደዚህ አይነት ነገር ጥንቃቄ አድርጊ፣ እ እንደሱ አድርጊ። ጥንቃቄ ማድረግ ነው የሚሻልሽ።
ምን ብዙ እንትን ጊዜ- ሴጦ ልውሰድበት እንዴ?
እ ተይ እኔ- አይ እኔ ተይ ለእርጉዝ አላቅም ሀይሚዬ እ ለእርጉዝ አላቅም ሀይሚዬ እ ምች መድኃኒቱም እ፣ ምንም አይ ምንም አይልሽ ስታኝበት ሰውሻ ራስሽን አይደል ራሴን እ ምግብ ደግሞ ምንም taste አለማድረግ ታውቂያለሽ።
እውነት እ፣ ምች ነገር ሊሆን ይችላል። ምች መድኃኒቱን ውሰጂው ችግር የለውም።
ወተት ሌላው ይቅር።
ምንም ሌላ ጊዜ እኮ ይተው ነበረ፣ እ
ሌላ ጊዜ ይተው ነበረ።
አይደል እ አሁን ለማ- አሁን እ።
አላየሁም።
እ እ።
መጡ እንደዛ አይ ቀረሁኝ አለኝ።
አረፍ ምንም ከሌለሽ አልመጣም አለ።
አሀ እ አ ምን አለሽ ብሎ እ?
ምን አዎ አለሽ ብሎ?
አዎ
አሪፍ ነው እንደዛ አለ።
ተመካከሩ
አዎ አይ አንቺ ካልመጣሽ ብዙ ጊዜ አንመጣም እኮ።
አይደለ?
እም።
አ፣ ችግሩ እዛ ጋ ነው ያለው።
አዎ በጣም እ?
ገብቶናል። እውነትን እ? እ?
ይሁንስ
አዎ አካኩስ ውሎ መጣ በሰላም አዎ እ?
ደህና እ?
አዎ ደህና ነው።
ደህና ነው።
ወሬ ነው እኮ አዎ ሙልቅቅል ነው።
ማሽቆጥቆጥ ጀመረ።
እም።
እ?
ጌቶቻችን አይደሉ ታዲያ እውነት ነው።
ታረጊዋለሽ ወይም በቃ የነገ ሰው ይበለን። አይሚዬ አዎ ነገ ይዞ እመጣለሁ።
እሺ እሺ እሺ አይሚዬ ቻው ቻው ቻው እሺ